በፍቅር ነኝ።
ፍቅር እንዴት አመሸሽ?
እግዚአብሔር ይመስገን። እንዴት ነህ?
እግዚአብሔር ይመስገን። ከቢጂኤስ ኦርደር ይዤ ነበርና አልደረሰልኝ ላግ እና
እ ቢጂኤስ ትተን አንወጣም። እስከ መጨረሻው ጠብቀን ነው የምንሰራው። እሺ ኦኬ እኮ ኦፍላይን ጨርሼ- ራሱ- ኦኬ አዎ አውቃለሁኝ። አዎ በቃ ል- ሳይ ምናልባት ልንገራችሁ ብዬ ነው ሀሳብ እንዳትቀይሩ ብዬ ነው።
ማሳወቅ ግዴታ ስለዚህ- ነው።
አዎ በጣም።
ላሳውቅ ብዬ ነው። አዎ ማሽ እሺ ስለዚህ- ኦርደር ነበር
እሺ ሰማንያ ዘጠኝ ስልሳ ዘጠኝ ነው ኦርደር ነበር።
ሰማንያ ዘጠኝ ስልሳ ዘጠኝ አዎ አዎ
እሺ በቃ አፈላላለሁ እሺ ማ ያመሰግናለሁ። እሺ እሺ ጨባቴ እሺ